በቴሌ ብር የቅድሙ እሺ
እንትን pending ነው የሚለው እስካሁን እስካሁን ሰክሰስፉል አላለም ሰክሰስፉል አይሎትም።
እ?
እሺ ደንበኛችን፣ እኔ አስተላልፌለታለሁ ለሚመለከተው አካል። ከእነሱ የሚደርሰን አዲስ መረጃ ካለ ደውለን እናሳውቆታለን።
እሺ ግን ቢፈጠን አሁን ብሩን ፈልጌ ነበር።
ያው እኛ ጊዜውን አናውቀውም፣ በዚህ ሰዓት ማለት አንችልም። እነሱ ናቸው የሚያሳውቁን።
እሺ
ስለደወሉ እናመሰግናለን። መልካም ቀን።
መልካም